ሰዓት ነው የምወጣው። እናወራለን። ሄሎ ሄሎ ሄሎ ወይ ምረት ሰጠት እ ማሲ እንዴት ነሽ?
እንዴት ነህ? ደህና ነኝ።
አለሁ አለሁ አለሁ። ሰባ ስድስት ሰማንያ ስድስት
ሰባ ስድስት ሰማንያ ስድስት ምን ሆነብህ?
pin አድርግልኝ እስኪ ማሲ በእናትሽ።
እሺ እሺ አይልሃለሁ።
እሺ እሺ። ግን ስሚማ ወይ መ- መጀመሪያ ሲፖሰት በሞተረኛ ነበር። ከዛ በኋላ ትንሽ ቆይቶ ሰባት ያደረጉት እና ቼክ እንዴ ሞተረኛ እንዴት ይሆናል? ጎተራ አይደል እንዴ የሚሄደው?
አ ከቦሌ ጎተራ ኧረ አይሆንም። ቼክ አደረግ መጀም- መጀመሪያ የኦርደር ፖስቶ ነበር በሞተረኛ
አይ እንዴት እንደሆነ ታውቃለህ? እ፣ እንትን ካስተመሩ ነው ያለበትን ቦታ ኮርን እስከሚያደርጉት ድረስ በዚህ በሮ ስለ ነው እዛ እ።
ነው እንጂ እንትን አይደለም አይመስለኝም። ቼክ አደርጋለሁ።
እሺ